Hello hello፣ ሰላም ጤና ይስጥልን።
እንዴት ነሽ? ሰላም ነሽ?
አላ አለን አለን። እኔ የምልሽ እሺ እንትን በስልኬ account ለመክፈት ብዬ እንትን እምቢ አለኝ እና እንዴት ላድርግ እስኪ support አድርግ።
እየሰራ አይ ሳ- እየሰራ ነው ወንድሜ። maybe connection ከሆነ check ታደርገዋለህ አይደለም እ እ፣ አሁን user name እና ምናምን ስም ከተሞላ በኋላ password ከገባ በኋላ አዎ lo- login አይልም፣ register አያደርግም። አዲስ አዲስ ማለት ነው አዲስ ለመክፈት ገባኝ። እሺ የሚልህን screenshot አድርገህ ትልክልናለህ ቴሌግራም ላይ።
እ፣ ቴሌግራም አዎ እዛ ላይ እ።
ላክልን screenshot አድርገህ
እ፣ በዚሁ ስልክ ነው ቴሌግራሙ።
ዜሮ ሶስት አርባ አራት
እሺ ዜሮ ሶስት አርባ አራት ሰላሳ አንድ ሰባት ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት አዎ ዜሮ ዘጠኝ ማለት ነው።
አዎ ቁጥጥኛል። አዎ በዚህ ስልክ በዚህ ስልክ ትልኪኛል ቴሌግራም ላይ።
አዎ ስክሪንሻት አድርገህ አንተ ላክልን እንያው ይረሩ
እሺ እሺ እሺ